hello
hello ጤና ይስጥልኝ።
ሰላም፣ እንዴት ዋልሽ?
ከችፕችፕ ነበር የምደውልልዎ።
እሺ እሺ።
order አድርገው ያልመጣ item ነበሩት።
ዛሬ አመጣችሁልኝ በቆሎ ነበር።
እሺ፣ ስለዚህ ሁሉንም order ተቀብለዋል።
እ አዎ ማለት ላ- ሌላ በራሴ ያላዘዝኩት ከልጆች ጋር ያዘዝኩት ነው እንጂ በራሴ ያዘዝኩት ተቀብያለሁ።
እሺ እሺ፣ check ለማድረግ ነበር። እናመሰግናለን።
yeah መልካም ደረቅ ምሽት።
በቆሎ እንደላካችሁልኝ ግን ንገሪያቸው።
ደረቅ ነው በጣም ኧረ በመድኃኒዓለም anyway በቃ ደርሶኛል።
አይ ያው feedback እንቀበላለን። እኔ አዎ፣ በጣም አረ እንዳስተላልፍሎት ለእኔ በጣም ቢያሳውቁኝ ጥሩ ነው እም፣ ብዬ ነው።
በጣም ደረቅ ነው።
maybe picture ፎቶ አንስተው ይልኩልኛል
እ፣ እየፈለፈልኩት ነው የሚገርምሽ ውጭ ግን ካልተጠቀሙት አይደል?
እየፈለፈልኩት ነው። ገለባዎቹ ምናምን ግን ያው ቢጫ እንደሆኑ አሉ ከለ ቁጭ እንዳሉ ናቸው።
በቃ ሳየው ስለዚህ ምን እስኪ ሳየው ላኩልኝ picture በምንድን ነው ምልክልሽ ነው?
ዜሮ ዘጠኝ አርባ አራት ስልክ ልንገሩት።
ስልክ ይዛል እንዴ? ዜሮ አርባ hello ዜሮ ዘጠኝ አርባ አራት hello።
hello አይሰማም እሺ ይሰማኛል።
አስራ አንድ
በቃ ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት እሺ ዜሮ አራት
እሺ እሺ እዛ ልካለሁ።
ላይ ይልኩልኝ።
እሺ እሺ መልካም thank ምሽት።
you እሺ አሜን።